አይኖቼ ከአይኖችሽ ድንገት ሲጋጩ በመዋደድ ናፍቆት እንባ ሲራጩ ፍቅራችን ብዛቱ ይህ ነው ሳይባል ሳንለያይ አብረን ሁሉን አይተናል። ግንዴን ተንተርሰሽ እቅፍ አርገሽ